ሄሎ ሄሎ በረከት አቤት
እንትን special burger ሰጥኋል። እሺ
ስፔሻል አ ስፔሻል በርገር ነው የሚሰጡክ።
እ special እንሰጥ ማለት ነው። special ትጥራች special ማለት ነው። እሺ በቃ ሌላ ጊዜ ግን አንተ አትዘዝ እሺ፣ ያስቀጣሃል።
እሺ እሺ። እኔ አላዘዝኩም ሲጀመር።
አይ ቢሆንም እዚህ ጋር system ኡ ላይ ካለው ውጪ customer እፈልጋለሁ ቢል እንኳን መደወል ነው ያለበት customer እንጂ አንተ በፍጹም እንዳታዘ ያስቀጣሃል አንተ እ- እሺ በቃ እሺ